ነው ወርቆ ማይተው መንታልብም በሆነው እወድሽ ነው እኔማ ብቀርብሽ ነው በከረመው ህመሜ የማድነው እወድ ነው እኔማ ሰው ባንድ ነው ወርቆ ማይተው መንታልብም በሆነው አንቺን ለማኖር ስላልቻልኩኔ አቅም ስላጣው ወገን ከጎኔ አጅቤ ልድረሽ ነው አልቅሼ ልሸኝሽ ነው እማት ነው በድሌ ነው ሰፈር መንደሩን ስሄድ ርቄ የሐዘን ሸማ ነው እንባ ነው ስቄ ብኖረኝ ምልረዳሽ ብኖረኝ ምልረባሽ አንዳንዳ ክሱ ያጽናሽ ለኔ ብለሽ ተኮራምተሽ ከሰውነት ተራተሽ አለሽ የረዳሽኝ ያስተማርሽኝ አንቺ እኮ ነሽ ውለታሽ አልዘነጋም የማልከፍለው ዕዳ አለብኝ ለዘላለም የማረሳው ትዝታ ነው የጣልሽብኝ ኧረ ወግ ነው ሲዳሩ ማልቀስ ኧረ ወግ ነው ኧረ ወግ ነው ሲዳር ማልቀስ ኧረ ወግ ነው ሽብር ሽብር ሲለኝ ድንግዝ ድንግዝ ሲለኝ ድንግዝግዝ ምነው ምነው ላይቀር ሆነ ላይሆን ማዘን ምን ትርጉም አለው ብወድሽ ነው እኔማ ብቀርብሽ ነው ከከረመው ህመሜ የማድነው እወድ ነው እኔማ ሰው ባምነው ወርጦ ማይተው መንታ ልብም ሆነው ብወድሽ ነው እኔማ ብቀርብሽ ነው ከከረመው ህመሜ የማድነው እወድ ነው እኔማ ሰው ባምነው ወርቆ ማይተው መንታ ልብም ሆነው ሲጣል ከደጅሽ የሰርግሽ ድንኳን እኔም አሰቀልኩ የሐዘን ድንኳን መርዶ ክፉ መርዶ ጣዛ ጎንበረዶ ያቃሰው ክፉ ልምዶ ከእናት ከአባትሽ አበልተሽ እኔን የምታዝናኝኝ ሆነሽ ከጎኔ ርቅሽ የማይርቀኝ ለይሽ የማይለቀኝ ወደታሽ አስጨነቀኝ እንደ እናትም እንደ እህትም ሆነሽ ለኔ መስታወቴ በልቤ ውስጥ አለ ስፍራ አልረሳሽም በሕይወቴ ከዚች ዓለም ስሰናበት የማወርስሽ ሀብት የምለው መቼም ቢሆን የማልነፍግሽ ንጹህ ልደቴን መውደዴ ኧረ ወግ ነው ሲዳር ማልቀስ ኧረ ወግ ነው ኧረ ወግ ነው ሲዳር ማልቀስ ኧረ ወግ ነው ሽብር ሽብር ሲለኝ ድንግር ትክስ ትክስ ሲለኝ ድንግዝግዝ ምነው ምነው ላይቀር ሆናለሁ ላይሆን ማዘን ምን ትርጉም አለው ሽብር ሽብር ሲለኝ